አይደል አምስት ጥቃቅንና አነስተኛ ኧረ ሌላ አሮን ሰመር እዛው ነው ያለው። አራት መንታ ነው ያለው። delivery ሲም ልክ ነው። አስራ አንድ ነጥብ አንድ ኪሎ ሜትር ነው። መቶ ስልሳ ብር ልክ ነው።
ኧረ ቅድስት ተይ ተይ፣ ማርያምን ተይ። በመቶ ስልሳ በሁለት መቶ ስልሳ ነበር ያደረስኩለት። እውነት ተይ ተይ። እኔ አስራ አንድ አራት ነጥብ መንታ አንድ ጋር ሆኜ ነው።
ካንስል ሆኖ ነው የሚመጣው የምግብ መድኃኒዓለምን አራት የምሬን ነው።
መንታ ጋር ሆነ እንደባለፈው ደውል።
ጋር አልሄድም። እመቤቴን እንደባለፈው አልገባለት።
እሺ እሺ፣ አትግባ።
ማርያምን እዛው ነው የምሬን ያለው እዛው ነው ያለሁት ብሏል።
ማርያምን አይደለም ዝም ብለሽ አታውሪ። በእናትሽ ለእኔ ነገረኝ። ሌላ ቦታ እንዴ ምንድን ነው ምጫወትሽ? ወይ እዛው ነው ያለው